በቀን አስር ጊዜ ስላንቺ አወራለሁ ሳስታውስሽ ውዬ ሳስብሽ ያድራለሁ የኔ አቁራቢ በሳይ የኔ ሆደ ባሻ ተአብረን እንኑር እስከ መጨረሻ የአይኔን ከለላ የቤትሽን አጥር እንባዬ ይመጣል ባየሁት ቁጥር እባክሽ ብቅ በይ ተይ አትደበቂ ወደ አንቺ ስመጣ ስቀርብሽ አጥራቂ በአይን የተያየን ፊት የፊት እሳት ነሽው በፈገግታሽ ለዛ መንፈሴን አድሽው ጨዋታሽ ምግቤ ነው ከቶ አልሰለቸውም መራቅሽ አይበጅም እኔም አልወደው አልወደሽም ብሎ ልቤ መች ይዋሻል ቢግደረደር እንኳን ሆዴ ይረበሻል ሳይሆን ለማስመሰል ለጊዜያዊ ደስታ ናንቺኔ መረጥኩት ነው ለዘለቄታ በቀን አስር ጊዜ ስላንቺ አወራለሁ ሳስታውስሽ ውዬ ሳስብሽ አድራለሁ የኔ አኩራፊ መሳይ የኔ ሆደ ባሻ አብረን እንኑር እስከ መጨረሻ ሳይሽ ደስ ይለኛል ሆነች ካጠገቤ የማለዳ ፀሐይ የምሽት ኮከቤ እስቲ ተነሺና በርሽን ክፈቺው አይኔ ለደቂቃ አይተሽ አስደስቺ በቀን አስር ጊዜ ስላንቺ አወራለሁ ሳስታውስሽ ውዬ ሳስብሽ ያድራለሁ የኔ አቃቢ መሳይ የኔ ሆነ ባሻ ተአብረን እንኖር እስከ መጨረሻ